ነኝ አሪፍ ነኝ ማለት ነው የማቀሙለታሁት እባካችሁ ከአሪፍ ቤት ተመላሽ ሆይ ነበረ ኩክ ኩክ ደግሞ እኛ ጋር አልተመለሰም ይሉናል። እንዴት ነው የምናገኘው ብራችንን?
እሺ ደንበኛችን ከዚህ በፊት እኛ ጋር ውሎ አስመዝግበው ነበር።
እናንተም ጋር ደውለናል ተመልሷል ብላችሁ አላችሁ፣ ሁለት ጊዜ አልተመለሰም። ከዛ በኋላ ኩክ ብሮች ጋር ነው አላችሁ፣ እነሱም የለም እኛ ጋር አልመጣም፣ እነሱ አልለቀቁም ይላሉ። እኛ መሀል ቤት መጫወትም እኮ ተቸገር።
እሺ በዚህ ቁጥር ነበር እኛ ጋር ከዚህ በፊት ያስመዘገቡት በደወሉልን ቁጥር
አዎ እሺ ደንበኛችን check እያደረኩልዎት ነው። ትንሽ መስመር ላይ ይጠብቁኝ።
እሺ፣ ቆይ ቆይ ቆይ ቆይ ቆይ፣ እሺ፣ እንካ። ወይ ጣጣ
አሎ ደንበኛችን
አሎ፣ እሺ ለጠበቁ እናመሰግናለን። ስሞት ማን ነው? ጀሚል መሐመድ ነው አይደል?
አዎ፣
አዎ፣ እዚህ- እዚህ ጋር የሚያሳየን እኛም ጋር already ብሩ ገብቶሎት ስለነበረ ጉዳዩ እንደተዘጋ ነበር የሚያሳየው።
እም፣
ስለዚህ አሁን አልገባልኝም ነው እያሉን ያሉት ማለት ነው እርስዎ።
አዎ፣ አልገባም። እነሱን ጠይቅ ተባልኩኝ። ኩክ ብር እነሱንም ስጠይቅ እኛ ጋር አልገባም። እኛ ጋር ቢገባ እዛው game ኡ ላይ ታገኘው ነበር አሉኝ። የለም እነሱ ጋር
እሺ የብሩ መጠን አርባ ዘጠኝ ብር በሚለው ነው።
አዎ
እሺ ደግመን እኛ ሪፖርት እናድርግሎትና በድጋሚ እንዲታይ እናድርግ። እሺ ሌላ ጥያቄ ያለዎት?
የለኝ የለኝ የለኝ።
ለደወሉ እናመሰግናለን። መልካም ምሽት።